ሰላም ጤና ይስጥልኝ። ደስታ ቤት ሰላም ነው?
ሰላም ነው። ብር ትናንት ጠፍታ፣ አሁን ደግሞ ገባ።
ትናንትና አዎ፣ ከትናንትና ስድሳ በጠባ እሺ፣ ስልክ ስልክ ቁጥር
ሰላሳ ሶስት ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ይቆራረጣል። አባ
እ ይቆራረጣል ስልክ አሁን ንገረኝ። ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት አስራ አምስት አርባ አራት
አስራ አምስት አርባ አራት
አዎ ከአሁን ሴትዮ ነገረች እና እ?
አሁን ሌላ ሴትዮ አሁን ያወረ ነበረች እና
እሺ ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ነው ሰጠኝ የምትጠቀም?
ሰጠኝ እሺ ምን አለች? እሷ?
እሷ ቸርግ ያለች እና እስካሁን አልገባም።
እሺ መቼ ቀኑ?
ከትላንት ትናንትና?
እየጠቁ ነበር።
ትናንት ነው ቀኑ?
አዎ ትላንት እ፣ ትላንት ወዳ ማታ ነበረና እ።
ስለሳ ስድስት ሰዓት ምናምን ነበር መቶ ውጭ ድረው ይችን በንዲንግ ምን ገባ እም። እሺ እኔ ግን የት ይሰራል? ኧረ እኔ ልብ ይወረድ ነው።
እሺ ስንት ብር ነው?
አምስት መቶ
okay ሶስት ከትናንት ወዲያ ነው እንዴ?
አ?
ከትናንት ወዲያ ነው?
አዎ ከትላንት ወደ ግን ማታ አልነበረች ስድስት ሰዓት ምናምን
okay እሺ እሺ
እ? እም? አ፣ ግን አሪፍ ነው።
ትንሽ ጠብቀኝ አንዴ እሺ